hello hello ሚኪ እንዴት ነህ?
አለን አለን።
ሰላም ነው?
አሀ ዲ ሰላም ነው አለሁ አለሁ።
ሀብታም ነሽ?
ሀብታም ነኝ። አዎ እኮ እንዴ እንትን ያሉ agent ኦች እየደወሉ ነበር ብር እያሉ።
ይላሉ እኮ ሁሌ ነው። ማን ነው አዎ፣ የዛሬ ግን ባሰ።
ማን ነው እሱ?
እ፣ ቆይ አንዴ
ቦምቤ ምናምን ነው
ቆይ አሸናፊ ሰለሞን ምናምን ቢሆን ነው እርግጠኛ ነኝ።
እስኪ አንዴ ልጠይቃት። እሺ ሚኪ መድህን ደውሎ ነበረ።
መድህን ዛሬ ሌሎችም ተበልቶ ደውሎ እ ዛሬ ተበልቶ ነው ምንድን ነው?
እንጃ አላወቅኩም። እሱን ግን ብር ፈልገን ፋይናንሶች እንትን ያላሉልንም ብለው እኮ እሱ መች መች ነገረን ሲጀመር ዛሬ እኮ እኮ አለው እ ስድስት እ?
ሰዓት ነው የሚሄዱት ምናምን አላልሽም አላልሽም እ፣ እኔ አይደለም ያነሳሁት ስልኩ ለዛ ነው እኮ። አንዴ እኮ ቆይ ስድስት ሰዓት ነው የሚወጡት ምናምን ነገር ሰኞ ነው fix የሚያደርጉልህ ከዚህ በኋላ ምናምን ነገር ነገም ስለማይገቡ ምናምን ታያቸዋለሽ። አዎ፣ እና okay።
አሸናፊ ናቸው የነገሩን አሸናፊ ምናምን ይሄ ሰለሞን ዋሳና እነሱ ናቸው ትንሽ late የሆነባቸው እንጂ እም፣ አሁን መድን ምናምን አል- አልሰማሁም አልነገረም። ጠዋት okay። እሺ አሁን ዛሬ ሲደውሉ ብን እንበላቸው።
ስለ ዛሬ ምንም አይነት solution የለውም። አሁን ከዚህ በኋላ ማለት ነው okay።
ምንድነው አሁን solution ኡ?
11 ሰዓት ለሰኞ ነው እንሰናበታለን።
ሰኞ ነው። ምክንያቱም ቅዳሜ ስድስት ሰዓት ነው የሚወጡት እሑድም አይገቡም። እ፣ አዎ።
ስለዚህ ለሰኞ ነው ፖስትፖንድ መሆን ያለበት ያቸዋለች። ሰኞ ይገባላቸዋል፣ ያስገቡላቸዋል ማን ነገር ላይ ኦኬ። ስለዚህ ነገ በ- ብርም ካለቀባቸው ነገ መስራት አይችሉም ማለት ነው።
አሀ፣ አየር ሰዓት ነው የሚሉት ማን እኮ እንዴ መድንኛ ቆይ አንዴ እኮ አንዴ መኪ- ሚኪ አንዴ ጠብቀኝ እሺ። ጄሪ እ፣ እንትን ልበላት አሀ እና ብር ስለሆነ ማስገብተው ይገብ- ከሆነ እ፣ እኔ እኮ የተበላ ምናምን መስሎኝ ነው።
እስኪ ቆይ አንዴ አንድ ደቂቃ ጠብቀኝ።
እሺ
እሺ። hello ሚኪ እሺ እ፣ የአየ- የአየር ሰዓት ነው እና ቴሌግራም ላይ ልከናል ብለዋል እና check አድርጉት ቴሌግራሙን።
እኮ በጣም ጄሪ ብዙ እ፣ ሰው ነው።
አ እኮ ግን እ፣ ከወጣን በኋላ እኮ ስለላኩት ነው እንጂ ጠዋት እስከ ስድስት ሰዓት ማንም ልኮ ያልገባለት ሰው የለም። አላስገቡም ነበረ። አሁን እሺ ምንድነው ሜሪ ካየችው ነው የምታስገባው። ምክንያቱም እኔ አ፣ ይሁ- የእኔም access የሷን access ስለሚለያይ ማለት ነው። ማለት የኔ እንትኑ የለውም ይሄ ማስገቢያው ብሽን የለውም እና የኔ system እኔ እንትን እሺ ማለት አልችልም። ሜሪ ናት most probably ካየችው እ፣ ልታስገባላቸው የምችለው ያው ስታየው ምናምን ወይም እኔ እንትን ለማለት እሞክራለሁ። ዝም ብዬ okay።
ጽፍላትና እም፣ አይ ሰዓት እንድትላቸው አደርጋለሁ። በቃ እንደሱ ነው የምናደርግላት።
አዎ እኔ እኮ ብዙ የተበላ ናቸው።
ምናምን መስሎኝ ነው።
አይ አይደለም፣ በቃ ብዙ ብር ናቸው።
አስገብተው ነው አዎ አ፣ በቃ እሺ።
እየደወሉ ነው። አስሬ እስቲ ማን መድን ሌላስ
ብዙ ናቸው ብላለች።
እኮ እንደ ጄ ማን ማን ናቸው?
ልንገርኝና ልጻፍላት ለ- ለዚህ ለእነዚህ ሰዎች መሄድ ከቻለች ምናምን ብዬ እንትን እንድልላት ብዬ ማን?
ነው።
መድህን ዮሴፍ አሰላ ዮሴፌ ዮሴፍ አሰላ እሺ፣ መድን ወልቂጤ እ፣ አዎ እሺ።
ልከናል ቴሌግራም ላይ ብለዋል።
እኮ ሁለቱ ናቸው።
ቆይ እሺ አንዴ hello ወይ ማስታወሳቸው ሁለቱን ነው እና የሁለቱን ጻፍላትና በዛው ቴሌግራም ላይ ታየዋለች እሺ፣ ጥሩ በቃ።
ሌሎቹንም።
እሺ፣ እሺ፣ እሺ ሚኪ ሰላም።
መልካም ምሽት።